ጤና ይስጥልኝ።
ይስጥልኝ።
ቤዛ እባላለሁ። ከአሪፍ ፔ ነው የምደውልልዎት። አባዱር ሾፒንግ ሴንተር ነው።
አዎ እሺ፣ ደንበኛችን ስሞትን መያዝ እችላለሁ?
ሸምሰዲን እባላለሁ።
እሺ፣ ደንበኛችን የደወልንልዎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን አሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነበረ። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው የት ነው?
በኢትዮጵያ ብሔራዊ ቲያትር።
ብሔራዊ ቲያትር። Okay።
አዎ፣ ደንበኛችን ያው እርስዎ መች ቀን ነው?
ብለው መ- አ- ታህሳስ ሶስት ታህሳስ ሶስት ወይም ደግሞ December አስራ ሁለት Okay። Okay።
ስለሚያስችል እ, እሺ፣ ዝግጅቱ ላይ እና- እንደሚገኙ
አዎ፣ ዝም ብሎ ማረጋገጫ መግቢያ ምናምን ማግኘት እንችላለን። ይቅርታ ምናሉት አለው? እ፣ መግቢያ ምናምን ምናምን መግቢያ ነገሮች አሉ?
በነፃ ነው። ማንኛውም መግቢያ በነፃ ስለሆነ አዎ።
ያው ቀደም ብለው መጥተው
Okay።
ጥሩ ቦታ እንዲያገኙ እንመክራለን። እንደሚያቸው እሺ።
ማረጋገጫ ሊሰጡን ይችላሉ እንደሚገኙ ዝግጅቱ ላይ
አ- በምን ላደርግልሽ?
ማለት መምጣት እችላለሁ ወይም ደግሞ መምጣት አልችልም የሚችል አ፣ ችግር የለም እመጣለሁ።
እሺ እናመሰግናለን። ደንበኛችን መልካም ቀን ይሁን።
እሺ፣ እሺ፣ እሺ፣ ይሁንልሽ።